ሄሎ ፍቅር ነኝ።
ፍቅር ዘጠና ዘጠና
እ ዘጠና ዘጠና
ዘጠና ዘጠና ዘጠና ዘጠና ፍቅር ዘጠና ስድስት ነው ያልከኝ? ትንሽ ድምፅ ርቋል በጣም።
እሺ ዘጠና ዘጠና ዘጠኝ
እሺ ምንድን ነው
የድራይቨር አስገቢት ነው ወደ ስልሳ ይኮን
እ
የድራይቨር ኦርደር ነው።
የድራይቨር ኦርደር ነው። እሺ ይወጣልሃል።
ኦኬ አይ እየጣላቸው አስገቢት እንጂ ድራይቨሩ ነው።
ኦኬ ያንተ ነው ኦርደሩ? አስገባልሃለሁ። እሺ አዎ።
እሺ እሺ